ሰቅነው እሁዴ ما يا حاجة الله ይላ
ወንድም هذا ጤና ይስጥልኝ። ምን በአሜን።
በዚህ ላይ ኮንት
ሄሎ ربنا تعالى.
ሄሎ ሄሎ ያዳምጥኩ ነው።
ቤንዲንግ ያለች ምንድን ነው? ቆይ ባላንሱ ማ- ወደ ውጭ ማስወጣት ፈልጌ አ አ ቤንዲንግ ቤንዲንግ ያለች ነው።
በዚህ ቁጥር ነው ቤተሰቤትህ?
አዎ በዚህ በዚህ ቁጥር ላይ እሺ ቼክ እያረኩት ነው። አንዴ ጠብቀኝ።
አዎ እሺ አንዴ check አድርገው ሮሳ ከታች ደግሞ እ
ስንት ስንት ብር ነበር?
አይ ሁለት ሺህ processing ላይ ነው። አንድ ሁለት መቶ እና አንድ መቶ ግን pending እያለ ነው። አልወጣም፣ አልገባም።
ሁለት መቶ እና መቶ በሳንቲም pending በ Chapa ም ስለማይተላለፍ በ voucher ነው ያረከው ማለት ነው። ሁለት መቶ እና በ- በ voucher መመለስ አ።
መመለስ አይችልም።
እ፣ ትችላለህ። step አለው።
እስኪ ራስህ ወጣ- እንደምትመልሰው እንዴት አ።
እንደምትመልሰው እ፣ አሳያለሁ። ቴሌግራም ትጠቀማለህ?
አዎ ቴሌግራም አዎ እጠቅማለሁ።
እሺ ቮቸር ብለህ ጻፍና እዛ ላይ እነግርሃለሁ።
እ.
ሌላኛው ግን እ፣ የሁለት ሺህ ብር ዊዝድሮዋል ወደ
ብረ- አቤ- አብ- አቤይ ፕሮፊት- ማሮብል ነው ምናምን አበይ ማሐኮን ነው። አዎ አ ወደ እሱ አካውንት እ፣ ገና ፕሮሰስ ያ- እያደረገልን ዛሬ ነው።
አካውንት ስለማይሰራ ነው እንጂ ወ- አዎ።
ወይ ወጥ ተረድተኛል። አዎ ወደ ሲቢ ስለሆነ ሲቢ ያስቸግራል ዛሬ። ለዛ ነው የቆየው። እሺ እሺ